ሄሎ
ሄሎ ይቅርታ መልሽሎት እሺ አዎ አግኝቻለሁ ኮዱን ሌላ እቃ አላት እንዴ
ካሮት ስቲቻ እንዴ መስመር ላይ ጠብቁኝ ወይ ልስጣችሁን አንድ ኮድ የካሮትን ጠይቂያታል ሰታኛለች ኦኬ እሺ ስለዚህ ተለዋጭ ካላት አዎ አለ ስለዚህ ለማን ነው አሁን ድራይቨሮች መስጠት የሚችሉት ፕሮዳክት ጥበቃ ወይ ቢሮ አንድ ላይ ስለሆነ ቴሌ መጥ ይችላል ስለዚህ ዝም ብሎ- ለጥበቃው ነው ኮዱቶ መስጠት ያለሁት ስለዚህ ተለዋጭ ስልክ ንገሩኝ እሷን እንዲደውሉላት ዜሮ ዘጠኝ አስራ አንድ አስራ አንድ ሰባት አርባ ሶስት አይደለም ሰባ ሶስት እሺ ሰባ ሶስት
ሰባ ሰባ ሶስት ሶስት ይቅርታ ሰባ ስድስት
ዜሮ ዘጠኝ አስራ አንድ ሰባ ሶስት ሰባ ሶስት ሰባ ስድስት እሺ
ሀምሳ ሶስት ሀምሳ ሶስት
አ- እሺ በቃ እሺ ካላት አመሰ- ያስቀድማል።
እሺ እናመሰግናለን መልካም ቀን እሺ